Hello ጤና ይስጥልን ቤተሰቤት
አብሮ ይስጥልን ሰላም አለሽ እግዚአብሔር ይመስገን
እና ቅድም ደውዬ ነበር አንቺ ነበርሽ ያናገርሽኝ ምን ነበረ
ትኬት cashback ነበረውና አይደለም ያስፈልኝ ስንት ብር ነበረ
ሁለት ሺህ ብር ነው አርባ አንድ ብር
Okay እሺ cashier code ትነግረኛለህ hello አቤት cashier code ንገረኝ
እሺ ስድስት E
እሺ ሰባት A ስድስት E
C C
እሺ
ሰባት A
ሰባት A
አ ስምንት C
ስምንት C አ ዜሮ ሰባ ስምንት ዜሮ ሰባ ስምንት አራት አርባ አራት እሺ
ሰባ አራት እህ
A ሰማንያ ስምንት እሺ
A ዘጠኝ F
A ዘጠኝ F አ
ትኬቱ አንድ የዘለነው ቁጥር አለ በድጋሚ ትነግረኛለህ ይቅርታ
እሺ ስድስት ስድስት E እሺ ሰባት A ሰባት A አ ስምንት C ስምንት C አ ዜሮ ሰባት እሺ
ስምንት አርባ አራት ስምንት C ዜሮ ሰባት አይደል
No አ አ እሺ ከዛ ስምንት አርባ አራት እሺ
አርባ ሰባት እህ
አርባ ሰባት አር- አራት A እሺ
ሰማንያ ስምንት ሰማንያ ስምንት አ A ዘጠኝ F
A ዘጠኝ F አ
እሺ አንዴ መስመር ላይ ጠብቀኝ እሺ ኦ
Hello አቤት
Hello
አቤት እንዴት ነህ
አለ እ እኔ ነበርኩ ቴሌግራም ላይ ያወራሁ እሺ እ ምን መሰለህ አንድ void match አለው አይደለ ከ loss ኡ ውጪ ወይዶ በተጨማሪ ማለት ነው አዎ የዛ odd የዛ void odd አንድ ነው የሚሆነው void ኡ አርሞታል void ኡ አዎ ምንድን መሰለህ የምታደርገው አሁን ከ void ኡ ውጪ ያለውን እንዳለ አባዛው
ነው ምን ልክ ነው እንዳለ ማለት ነው ከ loss ኡን ጭምር ማለት ነው አባዛውና loss ለሆነው match አካፍለው
አንድ እየሰማችሁ እ
ወይዶ የሆነው match ተራዝሞ ነበር ስላንተ ቮ- ቮዱ- ቮ- void የሆነው match አንድ ስለሆነ ብታባዛውም እ ለውጥ አያመጣም አይደለ አርሞታል
loss ምኑ void ኡ አ
No አልታረመም
እኔ ጋር ስገባ እኮ አርሞታል ትላንት ከትላንት ወደ ነበር ጨዋታው ትላንት ተደርጎ አርሞታል
ማረም እኮ እኮ ታርሟል እኮ ታርሞ እኮ ነው void የሆነው ግን win አይደለም Win ብሎ አርሞት ነበር ሰው
ቆይ አንዴ
የት አርጊ ድጋሚ ከፈለ አይ አይደለም። አዎ ዛሬ ያው ገብቼ check አድርጌለ check አድርጌ ነው የጻፍኩልህ actually screenshot ያደረኩትም ከእኛ system ላይ ከሚያሳየው ነው።
እኔ screenshot አድርጌ ልላክልሽ ሙሉውን።
አረንጓዴ ያበራውን እሺ፣ አዎ ያው እ?
Check እያደረኩት ነው እኔም ደግሜ ላክልኝ እሺ፣ ችግር የለም።
ልላክልሽ።
Hello እንዴት ነው ያለው? ላክልኝ አንተ ጋር ያለውን እሺ። እኔ ጋር still void ነው ያለው። ምንም win የሆነ ትኬት እያየሁኝ አይደለም። ሻይ አ- በል እሺ ልላክልሽ ቴሌግራም ላይ አንድ እልሻለሁ። እሺ እሺ ላክልኝና አይቼ ይዘዋል ያወራሃለሁ። ችግር የለውም።
Okay